ሄሎ ጤና ይስጥልኝ።
አብረሽ ይስጥልኝ።
ከችፕችፕ ነው የደወልኩት። ድሬዳዋ ኦኬ። የጥቅል ጎመን ወርደር ነበሩት አይደል? ዛሬ የሚመጣ የራሱ ላይ ጥረት ስላጋጠመን ያላክ ነው እና እንድግሎት ነበር። መረከብ ይችላሉ?
መቼ ነገ ይቻላል?
የት ልላክልዎት? ሎኬሽን ካራቆሬ ካራቆሬ።
ካራቆሬ አየር ጤና ካራቆሬ ብለህ ያዘ ሁለት ካራቆሬ ስላለ አዎ፣ እሺ። የአየር ጤናው እሺ። በቃ ስልክ ሎታሪ ይርከባሉ። መልካም ምሽት። እሺ፣ ቻው።